ሄሎ ሰላም ጤና ይስጥልኝ ቤተሰቤ
ለዲፖስት ሊያርገ አይባም
ሄሎ
አዎ አቤት ምን አልከኝ? አዎ ዲፖስት ሊያርገ አይገባም።
እሺ ቤት ቁጥርህን ንገረኝ። አባት እንትን ልከልናል ዲፖስት ያርት ቴክስት አለ አይደለ?
ዜሮ ዘጠኝ
እሱ ልከልናል። ሄሎ ዲፖስት ያረክበት text አለ አይደለ? ከቴሌብር አዎ፣ ወይም አይገባም።
ከሲቢ የደረሰ አዎ አይገባም።
አይ አይደለም አባቴ አልተረዳኸኝ። ቆይ አንዴ ስማኝ። text ገብቶልሃል?
message አዎ message ገብታ አይደለም።
ገብቶልሃል?
አዎ እኮ የተቆረጠብህ እንደቆረጠብህ የሚያሳይ text ይላክልሃል አ ከሲቢ ወይ ቴሌግራም ከቴሌ- የለም።
ከቴሌ እኮ የቴሌግራም ቁጥራችን ልስጥህ